ሄሎ ሰላም ጤና ይስጥልኝ ቤስት ቤስ ከላይ ዋኮም ለዶ
Hmm?
ሄሎ ሄሎ፣ አቤት። ሰላም ጤና ይስጥልኝ ቤስት ቤት ነው የደወሉት። ምን እንርዳ?
ሰላም ሰላም።
አለን እግዚአብሔር ይመስገን።
በጣም እርዳኝ እኔ ስልክ ይደውላል እ፣ ያ ችግር ነው ቼክ ምናምን ያለ ምን አልከኝ?
እ፣ check ምናምን ያለ ይቅርታ።
check እያለ
አዎ፣ ይቅርታ ምኑ ይቅርታ። አዎ።